ኧረ ተይ ሄሎ ፕሬሽ ነቢናይ
ሰላም ሰላም
ሰላም
የሆነ ኦርደር ነበረ ታወጪልኛለሽ?
ለምን
አይ ሁለት ኦርደር ነው የያዝኩኝ ሰባ ንገረኝ አምስት ሰባ አምስት አስራ አራት እና ሰባ አምስት ሀያ አንድ
ሰባ አምስት
ሰባ አምስት አስራ ሶስት እና ሰባ አምስት ሀያ አንድ ሀያ አንድ አንዴ መስመር ላይ አብቀኝ እኛ ነበር የምንዘጋው ማለት ነው እ
አይ አንዴ ቆይ እያየሁልህ ነው የትኛው ነው እንዲወጣልህ የፈለግከው ሀብታሙ ሀያ አንድ ሀያ አንድ
መስመር ላይ ጠብቀኝ። ኤርሚ ሀብታሙ ስሜ ነው። ከአምሮኝ ወደ ሰንሻይን ይዟል እና ከማይ ካይንድ ኦፍ ፕሌስ አዲስ አበባ አስወጭልኝ ያለ ነው። ስድስት ደቂቃ ዳናይ ፋሲካ ለሱጣለህ ሀያ አንድ ወጥቶልሃል። እሺ ሀብታሙ እ